ጤና ይስጥልኝ። አርስቴ ወዴት ነው ገባሱ የምንደርገው?
ሰላም ነው ጥረት ላይ እግዚአብሔር ይመስገን።
ከዘመን ወደ አሪስቴ ወደ ሌቦር ትራንስፈር አደረኩ ብዬ ወደ እናንተ ትራንስፈር አደረኩ መሰለኝ።
ይቅርታ
አ
ይቅርታ፣ ምን አሉኝ? ምን አሉኝ? ከዘመን ወደ ወዴት?
አንድ ሺህ ማለት ዊዝድሮ ሳደርገው ወደ አሪስቴ ሳክሰስፉል ብሎ እንትን ሄደና
ዊዝድሮ ወደ ቴሌብር ነው።
ቴሌብር አሪስቴ ነው የሚለው እና ወደ አዎ።
ወደ እናንተ ነው እንትን ያለ መሰለኝ። አንድ ሺህ ትራንስፈር ሳር ዘመን እሺ፣ ደንበኛችን ሙሉ ስሞትን ይንገሩኝ።
አ አ?
ሙሉ ስሞትን ይንገሩኝ።
ክብሯ መንግስቱ
ክብራ እሺ፣
ሄሎ ስለዚህ ይሰማል ደንበኛችን።
አ
እሺ፣ ደንበኛችን በዚህ ቁጥር ነው የሚጠቀመው።
በዚህ ዋ 12 1 44 31 እሺ፣ deposit ሳደርገው ወደ በአ አሪስቴ ስለሆነ አዎ፣ የገንዘቡን መጠን ይንገሩኝ።
ምን አልኩኝ?
የገንዘቡን መጠን
አንድ ሺህ አንድ ሺ እሺ። በዚያ ጊዜ payment gateway ነው። መሀል ላይ ብር ማስተላለፍ የሚችሉበት ቴሌቪዥን
አ
እና ከዘመን ወደ ቴሌ ብር እንደተቆረጠ ያሳዩታል።
ሄሎ ሄሎ ሄሎ ሄሎ